હેલો ሄሎ ሄሎ ሰሞኑን ሰሞኑን አቤት።
ስንት ነው ደውለውልህ ነበረ? ሰሞኑን ሰሞኑን ስንት ነው ደውለውልህ ነበር?
አዎ እሺ ምን ልርዳዎት? ቤተሰቦች ነው የደወሉት።
ምን አይነት process እንደለማወቅ ብቻ ፈልጌ ነው እ ሄሎ ሄሎ ሄሎ
ምን አይነት process እንደሚሰጥ ማወቅ ፈልጌ ነው
እሺ የድርጅት ስልክ ስለሆነ አይደውሉ። እሺ እ የድርጅት ስልክ ስለሆነ አይደውሉ። ይሄ ለድርጅቱ አክሲዮን የመግዛት ሀሳብ ካለዎት ወይም ደግሞ ቤት የመግዛት ሀሳብ ካለዎት መረጃውን እነግሮታለን።
እሺ፣ ስንት ለ- ስንት ለስንት